ሄሎ
በሳፋሪ ፓኬጅ ሳፋሪ የሱ ሄሎ ወይ ሄሎ አቤት
ይሰማ
የተቆረጠ ድምፅ ነው ይመጣል
hello
አቤት hello አቤት
ይሰማሃል? አሁን ይሰማሃል?
አሁን ጥሩ ይመስለኛል አ
እሺ ይኸውልህ በካርድ ካርድ ሙላና አናግረው። እሺ ሳፋሪኮም ስለሆነ ነው የውጭ ስልክ ሳይሆን ሳፋሪኮም ነው ሰው የሚጠቀመው።
አሁን ካርድ የምሞላበት አካባቢ አይደለሁም ደግሞ እኔ በፓኬጅ ነው የምጠቀመው
እኮ በፓኬጅ አይሆንም።
ወይስ ደውይለትና ደው- ደውልለት ደውልለት በዩ ውስጥ ደውልለት ደውይለትና ደውልለት በዩ
እሺ እሺ አሳውቃለሁ። እሺ